ላይ መርዳት አልቻልኩም መስከና ቃተኝ መስከና ቃተኛ በአይኔ ያየሁኝ በልቤ ስመኝ ናይ መርጋት አልቻልኩም መስከና ቃተኝ መስከና ቃተኛ ልክ እንደ አብሪ ከዋክብት በሰማይ ላይ እንዳለት ምድሯ ጌጠ በቆንጆ ከዳር ዳር ቢሞሎት የአዳም ዘር አይኖቹን ልቡም እንዳይሰክንላት የዋናቱ ጠቅላላ ሆነ ውበት በውበት ይብላኝ አይኔ ለማይደግመው ለማይደግመው ውብ ይወዳል ሶስተኛ ነው ሶስተኛ ነው ጠይም ጠይም የመልክ አይነት የመልክ አይነት ሱስ ሆነብኝ እምባይን ማየት እምባይን ማየት አላርፍም አለኝ አይኔ አላርፍም አለኝ በይዋናው በልቤ የማለላ አላድባለኝ አይኔ አላድባለ ሴቱ ቆመች ባገ አዶ የዋለ አላርፍም አለኝ አይኔ አላርፍም አለኝ በይዋናው በልቤ የማለላ አላድባለኝ አይኔ አላድባለ ሴቱ ቆመች ባገ አዶ የዋለና በአይኔ ያየሁኝ በልቤ ስመኝናይ መርጋት አልቻልኩም መስከና ቃተኝ መስከና ቃተኛ በአይኔ ያየሁኝ በልቤ ስመኝናይ መርጋት አልቻልኩም መስከና ቃተኝ መስከና ቃተኝ ልክ እንደ አብሪ ከዋክብት በሰማይ ላይ እንዳሉት ምድሯ ጌጠ በቆንጆ ከዳር ዳር ቢሞሉት የአዳም ዘር አይኖቹን ልቡም እንዳይሰክንላት ሔዋናቱ ጠቅላላ ሆነ ውበት በውበት ይብላኝ ላይኔ ለማይደግመው ለማይደግመው ውብ ይወዳል ሱሰኛ ነው ሱሰኛ ነው ከልካይ አዋጅ እንኳን ቢረቀቅ እንኳን ቢረቀቅ ማየት አልተው አረጌ ሰረቅ አረጌ ሰረቅ አላርፍም አለኝ እኔ አላርፍም አለኝ በይዋ ነው በትልቤ የማላላ አላድባለኝ እኔ አላድባለ ሴቱ ቆነች ባገ አዶ የዋለ አላርፍም አለኝ እኔ አላርፍም አለኝ በይዋ ነው በትልቤ የማለል አላድባለኝ አይኔ አላድባለ ሴቱ ቆነች ባገ አዶ የዋለ